hello
ኢትዮጵያ ሁለት መቶ ምንድን ነው?
ማለት የሆነ ቅሬታ ነበረኝ።
እሺ
እንትን ነው ማሽን ውጤት ነው የምሰራው። ማሽን ተመዝግቦ ነበረ በጣም አመት ቢሆን ነው። ማሽን ተመዝግቦ ያው ዛሬ ነገ እያለውን እሱን አልሰጡኝም። ያኔ ተ- ተከራይቼ ነበር የምሰራው። እንደ አጋጣሚ ማሽን መቶልኝ ነበረ።
እ, ከዛ በኋላ ደንበኛ- የሆነ እ- እ- ይቅርታ ደንበኛችን ያሉበት በጣም በጣም ጫጫታ አለው።
እሺ ወጥቼ ልደውል እሺ